hello ሰላም ጤና ይስጥልኝ። hello ጤና ይስጥልኝ። Donkey Tube ነው የምንወርደውት። ምን አሉኝ? ይቅርታ ድምፆት አልተሰማኝም። እሺ አሁን ይሰማል። ምን አሉኝ? የምን ቦታ ነው መያዝ የፈለጉት? stand-up comedy ለመታደም ነው። እሺ ከይቅርታ ጋር አሁን ላይ stand-up comedy የለንም። ምናልባት የቆየ ማስታወቂያ አይተው ሊሆን ይችላል። አሁን ላይ ምንም የለንም። ሲኖር እናሳውቃለን። አሁ- አሁን ላይ ምንም አይነት stand-up comedy ዝግጅት የለንም። እሺ አዎ፣ ምናልባት የቆየውን ማስታወቂያ አይተውት ሊሆን ይችላል። ሲኖር እናሳውቃለን። እሺ እሺ፣ አመሰግናለሁ። መልካም ቀን። እሺ